hello hello ጤና እግዚአብሔር ይመስገን። hello hello ከቺፕቺፕ ነው አቤት።
የደወልኩት።
እሺ።
ዛሬ የሚመጣ order ነበሩት አይደለ?
አዎ ሽንኩርትና የዱቄት የዱቄት አዎ እንትን ነው እንደ አጋጣሚ የሆኑ ሶፊያድ የሚባ- ይባላል ሹፌራችን። እሱ ይዞት ወጥቶ መኪና ተበላሸበት እና እ ዛሬ ማድረስ አልቻለም እና ነገ ወይ ሌላ የሚመችቹ ቀን ካለ ለመጠየቅ ነበር።
እ፣ እሺ ዛሬ አይመጣም።
አዎ ዛሬ አይደርስም ከይቅርታ ጋር።
እ፣ እሺ በቃ መች ላስልክላችሁ?
ነገ መቼ?
በቃ ነገ።
ነገ እዛው ጀሞ አዎ በቃ እሺ፣ አዎ።
ነገ ይመጣልሽ product።
እሺ እሺ እሺ፣ እሺ።
መልካም ቀን። እሺ፣ ቻው።
ዱቄቱን ግን ፈልገነው ነበር ያዘዝነው ለዛሬ። እንደዚህ ግን መሆን አልነበረበትም።
አዎ ሙሉ የጀሞ order ዛሬ ወጥቶ ነበር። ሁሉም ነው የተመለሰው ወደ መኪና ሀያ ምናምን መቀየር አይችልም።
አዎ ሶስት ሶስት መኪና ነበር ያለው። ሁለቱ በ- አ።
ወደዛ መስ- ወደ መገናኛ ነው የሚሰሩት እና ወደዚህ ደግሞ አዎ መንገዱ ተዘጋባቸው። እነሱም አ።
አልጨረሱም። ወደ አዎ ለዛ ግን ያው ስናዝ አንድ ነገር ሽንኩርቱም ዱቄቱም ለበዓልን አታከል ነበር ያዘዝነው ዛሬ ይደርሳል ብለን።
በጣም ይቅርታ። ወይ ነገ ጠዋት በጠዋት ቶሎ እንዲያመጡት እ፣ አሳውቃቸዋለሁ።
እሺ እሺ እሺ እሺ አ።
መልካም ቀን።
እሺ